Hello ጤና ይስጥልኝ።
ደውል ብዬ ነው።
ምን አሉኝ?
መሳይ ደርሶ ነበር ደውል በዚህኛው ብሎ እሺ ቴሌቪዥን game ነው ሰባ የገደሉት።
ስድስት ምናምን እድል ተቀምጦልሃልና ደውል ተብዬ አዎ ቴሌቪዥን game ነው የገባሎት። message
እ?
message ኡ game ነው የገባሎት።
ምን አልሽኝ? አልሰማሁም።
game ቴሌቪዥን ማለት game ነው።
game ነው አዎ
እና game አ- አላሸነፍኩም።
ሲያሸንፉም እ፣ እኛ ራሳችን እንደውልለታለን።
ደውላችሁ አይደል እንደ ዛሬ
hello message ላካችሁ message ላካችሁ እኮ message ኡ የገባሎት እንድ- እንዲጫወቱ ነው።
እንዲጫወቱ በዚያ ማለት ታዲያ ኦኬ እሺ እሺ ቻው
እሺ እሺ